በራሳቸው
ሄሎ ሄሎ፣
ጤና ይስጥልኝ።
አቤት።
አሁን ደውለው ነበር ደንበኛቸው ከቢጃ ኢትዮጵያ ነው የሚደውልልዎት።
እሺ እሺ።
እ፣ ተሽከርካሪዎቹ ከዚህ በፊት መጥተው ያውቃሉ ወይ ዛሬ ብቻ ነው ያዩዋቸው?
ዛሬ ብቻ ነው ያየኋቸው።
ዛሬ ብቻ ነው። እሺ ነባሮቹ እያወረዱልዎት አይደለም?
አዎ ነባሮቹ ዛሬም ትናንትም አልመጡም። ግን ያው ስለ መኪናው ስለዚህ ማወቅ ፈልጌ ነው። ምናልባት ማውራት ቢኖርብኝ እና ላይኖርብኝ እንደሚችል አዎ ደንበኛችን፣ እኛም ለጊዜው የተሰጠን information ስለሌለ እ፣ yeah።
አሁን information ኑን ማግኘት ስላልቻልኩኝ ነው። ትንሽ አ።
እና ደውዬ እነግሮታለሁኝ አጣርቼ ከበላይ አካል።
እሺ እሺ። ችግር የለም።
ከየት አካባቢ ነው የሚደውሉት?
ኮተቤ አካባቢ ነው። ኮተቤ እንትን አንድ ፌርማታ አካባቢ
ምን አሉኝ?
ኮተቤ ኮሌጅ አንድ አንድ ፌርማታ አካባቢ ነው።
ኮተቤ ኮሌጅ አካባቢ አዎ እሺ እሺ፣ ደንበኛችን information ኑን ሳገኝ መልሼ ደውዬ አሳውቆታለሁ። ስለደወሉ እናመሰግናለን።
እሺ።